ጤና ይስጥልኝ አሊባባ። ጤና ይስጥልኝ።
አፋልጉ ነው።
አዎ ምን ላጣሁት?
ኤልቤልተር የሚባል ሆስፒታል የት አካባቢ እንደሆነ ምን አሉኝ?
ኤልቤልተር የሚባል ሆስፒታል የት ውስጥ ደውል።
የልብ ሆስፒታሉ ነው ኤልቤልተር የሚል የልብ ነው እንዴት የት አካባቢ ነው?
የደውል የሚል ነው የት አካባቢ?
እኮ እ፣ አካባቢውን አላውቀውም። እ፣ ስልክ ላይ አይቼው ነው።
ስሙ ምንድን ነው?
ኤልቤልተር የውስጥ ደዌ በሕክምና ሄድቤልተር የሚባል እ፣
እሱ ካለም ይመት እሱ
መስመር ላይ ነው።
እ? አዎ ቤ- ቤቴል ነው እንጂ የመጣው ሄል- ሄልቤልተር በሚል የለም ማለት ምን ምን የሚል ቤቴል ነው ቤቴል ነው ቤቴል
ቤቴል ሄል ቤቴል በሚል ነው እንጂ ቤቴ ሄል ቤቴል በሚል የለም።
እ፣ ምን የሚል ለያየ ያለው ቤቴል አይ ስፔሊንግ ወይ ተሳስተናል። ቤቴል አ፣
ኦ ቤቴል ይባል። አዎ፣ እሺ
ወይም ደግሞ እንደዛ በሚል የለም እሺ እሺ፣ እሺ ወይ ስሙን ተሳስተው ይሆናል።
እ እሺ